Hello. ሄሎ
ሄሎ
አይሰማም?
ይሰማል።
እ ትላንት እዚህ ድሮ ያደረኩት ብር ምንም እ ሊገባልኝ አልቻለም። በቃ
ስንት ብር ነበረ?
ሰባት መቶ ብር እ
በዚህ ቁጥር ነው።
በዚህ ሳይሆን እ አርባ አንድ ሀያ አንድ እሺ
ስልሳ ስምንት ስልሳ ዘጠኝ
እሺ Hello ወይ
processing status ላይ ነው ያለው። ለቻፓ ሪፖርት እልክልዎታለሁ። ከእነሱ side approve መደረግ ስላለበት
እሺ
ሪፖርት አደርግልዎታለሁ። አሁን ሪፖርት እየላኩላቸው ነው።
እሺ እሺ እሺ ይስተካከልዎታል። እሺ፣ መልካም እሺ እሺ